ይስጥልኝ።
ሰላም
አቶ ቢኒያም አይኖሩም? ይቅርታ
አቶ ቢኒያምን ስልክ ልስጥና ወይ በሱ ትፈልጋቸዋለህ?
ችግር የለም። እሺ
አንዳንድ ዘጠኝ አስራ አንድ ቆይ እሺ፣ አንዴ ይቅርታ።
ችግር የለውም።
ዜሮ ዘጠኝ አንድ አንድ ሀምሳ አምስት ሀምሳ አምስት ሰማንያ ሰማንያ ስምንት ሰማንያ ሰማንያ ስምንት እሺ፣ አመሰግናለሁ በጣም ምንም ችግር የለም።
እሺ